እነሱ hello፣
አቤት ማ አቤት ይሰማል።
እንትን ነው አይደለ? ሳንቴ ነው። ቆይማ ያኔ ሳንቴ ነው አይደል? መላ ማን ነው ያኔ? እ?
አይ ጠብቀን የደወሉት ያለች አዎ አዎ ነው አውቅ ያለሁኝ ቦታውን ነው ልነግርሽ ብዬ ነው መድረሻውን እ? ቶሎ የት ሰፈር ነው? ሄሎ ሄሎ ሄሎ እናቴ አቤት እሺ ከጳ- ከጳውሎስ ፎሎ ከጳውሎስ ፎሎ ከላንሴት ወረድ ብሎ ነው አሉ። እዛ ለማድረስ አምቡላንስ ምን ያህል ነው እ እሺ፣ ሴት ቤት አለው የት ያለው
መገናኛ ያለው?
መገናኛሽ መገናኛ ነው የምትሄዱት መገናኛ እሺ እሺ።
እኛ በሚለው ሊያዙ አይሻልም?
አዎ አዎ ያዥው። እሺ ዋጋውን ልትነግሪኝ ትችያለሽ?
እሺ የኔ እናት ሶስት ሺህ አምስት መቶ ነው። ከሶስት ምን ሺህ አልሽ?
አምስት መቶ ሶስት ሺህ አምስት መቶ አምስት መቶ መቶ።
እሺ ማያ እሺ አመሰግናለሁ እሺ እሺ እናት